Hello. Hello.
አቤት ሰላም ነኝ።
ኧረ የቅድም ቆየ። በምን ልስራው? እናግፍ ማለት ነው።
እ ቆየ እኮ ሃምሳ ዘጠኝ አርባ ዘጠኝ
ምን አልከኝ አባቴ?
ምግቡ እኮ ተ- ከተመለሰ ቆየ።
ማነህ?
ሃምሳ ዘጠኝ አርባ ዘጠኝ ሀምሳ ዘጠኝ አርባ ዘጠኝ ደስታ
አዎ፣ መሰረት ነኝ እኔ እና ይኸውልህ አሰራራለሁ ትንሽ ይጠብቃል። እሺ ጠብቀኝ ኧረ በምን ልስራ? ያው ዲፖዚት የለም።
እኮ ትንሽ ታገሳ አድታ
እና ዲፖዚት እንደመለስ የለም።
ታውቅለው ነኝ እ ቆየ እኮ በምን ልስራ?
እኮ እረዳለሁ ግን ትንሽ ታገሰኝ ምግቡ ከተመለሰ ቆየ። ደውለሽ
እኮ እኮ ደስታ ይኸውልህ ሌላ ናቸው ካንስል የሚያደርገው ሌ- ሌ- የሚያደርጉት ሌሎች ናቸው እኛ እኛ አይደለም እሺ እነሱን ደግሞ በጣም ብዙ ስላላቸው መታገስ ግዴታ ነው